ጤና ይስጥልኝ አሊባባ።
hello ሰላም ነው።
እግዚአብሔር ይመስገን።
የሆነ ኦንላይን ነበረ የሆነ መኪና ያገኘ ተሲ ነው።
አዎ፣ ማ ምን- ምን ፈለግ ምን በቃ
Hilux Hilux የሆነ ፒካፕ ሁለት ሺ አስር እና አስራ ሶስት
ነጩን ዲ ሀምሳ ቤት እና ዲ ሀምሳ ስድስት ቤት አንድ ነጥብ አምስት ባንክ እናያይዛለን ያልነው ነው አይደል? አዎ
ሙሉ ዋጋ አለ።
ስንት ነው? ሁለት ሺ እሺ።
አስራ ሶስቱ
ቁጥር ልስጥህ ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘ- አስራ አንድ እሺ ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና
ማን ብዬ ልጠይቅ?
ማሊባባ ብለው ያናግሩ ችግር የለም።